Hello?
Hello?
Hello, ኢትዮ ቺክን ነው?
ኢትዮ ቺክን ነው።
አ ከነቀምት ነው የምደውለው። ተክሎ ሞት ስራ ላለው እሺ፣ የስራ ባልደረባ ነሽ?
እሺ። ተክሉ ነው?
እ- አዎ፣ ተክሎ ሞት ሲሳ
ተክሉ ከስተመር ነህ ወይስ ሰራተኛ?
እ?
ከስተመር ነህ አይደለ?
አዎ፣ ከስተመር ነኝ።
እሺ፣ እሺ፣ እ፣ በባይናንስ እሺ የነበርኩ ወደ ሶስት ወር ከሁለት ሳምንት አካባቢ እህ እ፣ ይህንን ስራ የምንሰራው ከባንክ በድረን ነው፣ ግን እስከዚህ ድረስ አልመጣልኝም።
መቼ ነው? ከስንት ወር በፊት ነበር ያዘዝከው?
ወደ ሶስት ወር ከሁለት ሳምንት ይሆናል።
እህ እሺ፣ እ፣ ሁለት ሺህ ቦባንሳ ይዤ ነበርኩ፣ ግን እስካሁን አልመጣልኝም።
አሁንም አልመጣልህም?
እ?
ቦባንስ ናቸው አይደለ?
አዎ ቦባንስ
እሺ፣ ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ አስራ ሰባት አስራ ሰባት እሺ፣ ሰማ- ሰማንያ አንድ እህ
እ፣ ሰላሳ ስምንት ዜሮ ዘጠኝ
እሺ፣ እሺ። እ፣ ጉዳዩን ለሚመለከተው ክፍል አስተላልፋለሁ። እሺ፣ ምን ላይ እንደደረሰ ማሳወቅ አለሁ።
እሺ እሺ እሺ፣ መልካም